ሌላው እንደዚህ ነበር የቻሉ ሪፖርተር
የቻሉ ሊወርደር ምን ሆነ? ሌላው ቤተሰቤ ነኝ ወይ ይጎበኛል።
የቻኖሊ ኦርደር ነበርና
እሺ ጨርሳልሽ? አሁን አልጨረስኩትም። ለማሳወቅ እየደወልኩ ነበር።
አልሰጡህም? አሁንም አይ ሰጥተውኛል። አሁን እየሄድኩ ነው። አሰባተኛው ደቂቃ ምናምን ሰባ አንድ አራት ሰባ አንድ አስራ አራት አዎ፣ ሰባ አንድ አራት ጨርሰው አሳይ